Hello?
hello
Abe,
hello
Abe,
እ፣ ሁለት ትኬት አግኝቻለሁ። ሁለት ትኬት አግኝቻለሁ። ምንድን ነው የማደርገው?
ትኬት ማለት የቴሌቪዥን መጫወቻ ማለት ነው። የጨዋታ መጫወቻ ማለት ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውይና
ከዛስ ሰባ ቁጥር ተጭነሽ አማርኛ አድርጌ ሶስት ቁጥር ለመጫወት የሚለውን ምረጪ። ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። ትኬት ካለሽ እድልሽ ሞክሪ።
እ፣ እሺ
እሺ፣
እሺ፣ እናመሰግናለን።
አሜን። እሺ